Hello,
hello ጤና ይስጥልኝ።
ጤና ይስጥልኝ። Best
እ እንትን ገንዘብ transfer አድርጌ ነበር ብዙ ጥሩ ኦኬ፣ አድርጌ ወዴት?
ነበር።
ወደ ልጁ- Best Bet።
አይ ቴ- ወ- ወደ ቴሌ ብር እሺ፣ እሺ።
ምን ያህል ጊዜ ነው የሚቆየው? አየር ላይ
instantly ነው የሚወጣው።
እ?
instantly ማለት አይቆይም።
እ፣ አሁን አንድ ሀያ ደቂቃ ምናምን ይሆናል መሰለኝ አስር ደቂቃ
ላድርግልህ? በዚህ ቁጥር ነው።
አዎ፣ ቤተሰብ check ቤት?
አድርግ። እም፣ አዎ፣ check አድርግ።
እሺ፣ ስንት ብር ነው?
ሀምሳ ሺህ ብር
okay፣ ያው 50 ከአስር ሺህ ብር በላይ ከሆነ እኛ ነን approve የምናደርገው።
አሀ ነው እንዴ?
ለዛ ነው። አዎ፣ ለዛ ነው።
እሺ፣ እሺ፣ approve ላድርግልህ፣ ጠብቀኝ።
እሺ አባ።
እም፣ አንዴ ቁጥሩን ልንገርህ። ዋሲሁን አሳምነው አዎ ልክ ነው።
0922 ሰባ አራት ሰላሳ ሰባት ሀያ ሁለት በቃ confirm አድርጌልሃለሁ።
እሺ አባ።
check አድርገው ከዛ እሺ አመሰግናለሁ።
እሺ እሺ